Hello ሰላም ጤና ይስጥልን። ችብችብ እንደምን አደርሽ?
አብሮ ይስጥልን። ሰላም
እቃ አዘን ነበረ ዛሬ የሚመጣ ግን ያው መንገድ እስከ ከሰዓት በኋላ ስለሚዘጋ ጠዋት የምትችሉ ከሆነ እንድታደርሱልን ነበረ።
እስኪ ስልክ ቁጥር ይንገረኝ።
ዘጠኝ አስራ አንድ አስራ አንድ ሀያ እሺ ዘጠና ሁለት ሀያ ስድስት
ቲማቲም ብቻ ነበር።
አዎ
okay ስልክ ቁጥር ልስጦት።
እ እሺ ዜሮ ዘጠኝ አስራ አምስት እ ሀምሳ ስድስት እሺ ሰማንያ ሰማንያ ሶስት እሺ አመሰግናለሁ።
ተስፋ ይባላል። አዎ ስንት ሰዓት እንደሚደርስ ይጠይቁት።
እሺ እሺ መልካም ቀን። አመሰግናለሁ።